ጤና ይስጥልኝ ሞሊስ ተሞክሮ ልርዳዎት?
ትናንትና ከአሪፍ ቤት ወደ ሀበሻ ሳስገባ
እሺ ብር ቆርጦ ወደ ሀበሻም አልገባልኝም ወደ አሪፍም ወደ ቴሌብርም አልመለሰልኝም። message ግን ደርሶኛል እሺ ስንት ብር ነበረ?
መቶ ብር
እሺ ትናንት ነው ያሉኝ የሞከሩት ም- ትናንትና ትናንትና አዎ አንድ ሰዓት ከምናምን
እሺ ቴሌብር የሚጠቀሙት አሁን በደወሉበት ቁጥር ነው?
አዎ በዚህ ስልክ
እሺ ስም ይንገሩኝ ቴሌብር ላይ የተመዘገበበትን ሳምሬት ተገኘ ወርቅ መሸሻ ሳምራዊት ተገኘ ወርቅ መሸሻ ተገኘ ወርቅ መሸሻ። እሺ የሰጡን መረጃ መዝግበናል። አሁን በምንሰጠው ስልክ ቁጥር እ ከቴሌብር የገባሎትን text message screenshot ያንሱና ወደ ቴሌግራም account ኣችን ይላኩልን።
እሺ
እሺ ቁጥሩን የያዙት ዜሮ ዘጠኝ ዘጠና ሁለት አንዴ አንድ ዜሮ ዘጠኝ ሄሎ
ወይ ትደመኛችን ልንገሮት እ ዜሮ ዘጠኝ አዎ ዘጠና ሁለት ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ ዜሮ አንድ ሀምሳ አምስት
ሀምሳ አምስት በዚህ ስልክ ነው።
አዎ ቴሌግራም ላይ ሲልኩ ስምና ስልክ ቁጥሮትንም ያስቀምጡልን።
እሺ ወዲያ ይገባልኛል።
ተስተካክሎ እንዳለቀኝ አናሳውቆታለን።
እሺ እሺ እሺ ሌላ ምራዳውት ነገር አለ?
አይ በቃ የለም።
እሺ ስለ ደውል እናመሰግናለን። ቀጥሎ ከሚሰው በኋላ ስለ አገልግሎት ያለውን አስተያየት ያስቀምጡልን። መልካም ምሽት።